Hello
Hello፣ ሰላም ወይዘሮ ሰላም፣ እግዚአብሔር ይመስገን።
ናሆም ነኝ ከገበያ ኤክስፖ ነበር የምደውልልሽ።
እ እ ከገበያ ኤክስፖ ነበር የምደውልልሽ። ናሆም ነኝ።
ወይኔ ናሆም ሳላቀብል ቀረዋል። ባለፈው ያቀበልከኝ ልጅ ነው።
አዎ አዎ
እሺ በቃ አቀብልሃለሁ። ይቅርታ በጣም አዎ እንትኑን እኮ ላስታውስሽ ብዬ ነው። አሁን የ promotional phase ኣችን እያለቀ ስለሆነ መጋቢት ሲጠናቀቅ ስለሆነ የሚያልቀው አዎ ኮንትራቱን payment ኡን መጠናቀቅ አለበት። ከዛ በኋላ እሺ።
በ normal package ኡ ስለሚሆን ማለት ነው።
እሺ እሺ ናሆሜ እሺ።
እሺ መቼ ልውሰድ?
ነገ እናንተ አላችሁ እንዴ? አሁን ሩቅ ቦታ ስለሆንኩ ብዬ ነው። ወይ ነገ ወይ ሰኞ ሰኞ በጠዋት እሺ ሰኞ በጠዋት ይስማማኛል፣ ችግር የለም።
እሺ በቃ ሰኞ በጠዋት አቀብልሃለሁ።
እሺ attachment አብረሽ ታያይዥልኛለሽ ከኮንትራቱ ጋር
የምን attachment?
የሪሲት ሪሲት።
እሺ የከፈልንበትን አዎ እሺ እሺ ናሆም እሺ፣ መልካም ቀን።